Hello. this is Sarah. Okay.
Hello Hello ወይ አይሰማም።
ሰላም፣ እንዴት ዋልሽ? ነው እግዚአብሔር ይመስገን።
ቅድም ተደውሎልኝ ነበር የሆነ መድኃኒት ፈልጌ እዚህ የለም። እኔ የፈለኩት መድኃኒት እ፣ ሐዋሳና ሻሸመኔ ነው ብላኝ ነበር እና ሻሸመኔ ሰው ለማስገዛት የት አካባቢ እንደሆነ ትጠቁምኛለሽ? branch ኣችሁ እሺ የት መሰለሽ ሰማንያ አንድ የሚባል ቦታ ታውቂያለሽ?
አ፣ እኔ አላውቅም። እዛ ያለ ሰው እንዲገዛ ነው። እኔ አላውቀውም ሀገሩንም።
እሺ ሰማንያ አንድ የሚባል ቦታ ከቶታል ማደያው ፊት ለፊት
ምን አልሽ?
ሰማንያ አንድ የሚባል ቦታ ከቶታል ማደያ ፊት ለፊት
ከቶታል ማደያ ፊት ለፊት ምን እንደዚህ ነው ድሮጋ ነው የሚለው እ፣ አዎ ድሮጋ ነው የሚለው ስሙ አዎ።
ድሮጋ አዎ ሰማንያ አንድ ይቅርታ ልጻፈው አንዴ ሰማንያ አንድ ነው ያልሽኝ?
አዎ ሰማንያ አንድ አካባቢ ከቶታል ማደያ ፊት ለፊት
እሺ እሺ thank you